ጤና ይስጥልኝ ሁሉ ስፖርት ነው ባኮ ብለዳው
ገንዘብ ዝውውር ፈጽሜ እስካሁን አልገባልኝም። ሪፖርትም ካረኩ ራሱ አራት ቀን አምስት ቀን አልፎኛል እና ምንድን ነው ምክንያቱ?
አራት ቀን አልፎኛል።
አዎ
ማን ነው የሚለው ስሞት የቴሌግራም
ሚስተር ኤክስ
mister X MRX ነው ስልክ እስቲ ንገሩኝ። በዚህ እየመጣልኝ ስላለው ነው።
እሺ ዜሮ ዘጠኝ አስራ ሰባት
ዘጠኝ አስራ ሰባት እሺ ዘጠና እሺ ሰማንያ አምስት እሺ ሰላሳ ሰባት
በሀያ ስድስት ነው ሪፖርት ያደረጉት።
ስድስት ቆይ እስቲ ልየው አለ እኮ አይደል እንዴ?
ስልክ ቁጥር አላኩል
ልክ ያለው ከዛ በፊት ከዛ በፊት የመጀመሪያው ድጋሚ ነው እ ድጋሚ ነው
እሺ አስተላልፌልዎታለሁ
እ አስተላልፌልዎታለሁ። በድጋሚ መልስ ስናገኝ ስለምናሳውቅዎት በቴሌግራም በዛው ይጠብቁን። እሺ ደንበኛችን
አሁንም እንደባለፈው እንደባለፈው ጠብቀኝ ነው
በድጋሚ አስተላልፌልዎታለሁ። መልስ ስናገኝ ስለምናሳውቅዎት በትዕግስት ይጠብቁን።
በትዕግስት እሺ